ስኒያዎች ቤት ሰላም ነኝ። በኩም ለርዶ ታዲያስ እንዴት ነሽ? አንተን ትናንትና ሌሊት እየተጫወትኩኝ ወደ ጃምቦ ላይ ማለት ነው በአሪፍ በይ ታርጌ ነበርና ብሩ አልገባልኝም። ከዛ ሳናግራችሁ ሳላውቀው ቴክስቱን ደግሞ ትናንትና ትችዋለሁ እና ቴክስቱን ድጋሚ እንድትልክልኝ ብዬ ነው። አምስት ሺህ ብር ነው።
ቅርታ ደንበኛችን ድምፆት መሀል ላይ ተቆራረጠ። ከኛ ምን ነበር የተባሉት?
ሳናግራቸው ከ text ኡን መስመር ላሉ ደንበኛችን
አሁን ይሰማሻል?
እሺ
ሳናግራቸው text ኡን ላክልኝ አሉኝ እና text ኡን ደግሞ ሳላቅ አጠፋሁት እና ድጋሚ text ኡን እንድትልክልኝ ፈልጌ ነው።
እሺ
አምስት አምስት ሺህ ብር ነው።
ከቴሌ ብር ነበር ያስተላለፉት።
አ አ ከቴሌ ብር ነበር ያስተላለፉት። እሺ ቴሌ ብር ጋር ነው የሚደውሉት። ደንበኛችን text ኡን ለማግኘት መቶ ሀያ ሰባት ላይ ደውሉ።
okay አንቺ ልክልክልኛችን
ቴሌ ብር እንደውሉ። አይ ደንበኛችን የላኩት ከቴሌ ብር ስለሆነ መልእክቱ የሚገባውሎት ከቴሌ ብር ነው። እዚህ ቴሌ ብር እንደውሉ ያናግሯቸው።
እሺ እሺ
እሺ ደንበኛችን መልካም ቀን